hello አሚር፣ ወይ አቤት።
ከቢሮ ነበር የምደውልልህ።
ሄሎ ቀይ ስር ቀይ ስር ይዘህላታል። ለራሄልን ቀይ ስር ይዘህላታል።
የት ነው?
አራብሳ አዎ፣ እም ሰለሞን ሰለሞን ደውዬ ሰለሞን ይዞት ይወጣ።
ሰለሞን ማለት አዎ፣ የሸግ ማናት? የሻረግ ማንም ይደውል ወደ እና ኮዳ አልነገረችም ወይ ቋና አልወሰደች ቋና አልወሰደች ወሰደች። ሻረግ ሻረግ ሰጣታል። በቃ ኮድ ነገር ይበታ ኩል ነገር እንዴ መጀመሪያ የኔን ሀሳብ ስማኝ እንጂ አሚር።
እሺ፣ እሺ። ሰለሞን ቢልሽ ሰለሞን ይዞት ወርደሩ የነ ራሄልን እኔ አይደለሁም።
እሺ፣ እሺ። በቃ ያንተን ደግሞ ቴሌግራም ላይ ላክልን ምኑን የዚህን ኦርደር ቲማቲም ከሆነ ቲማቲም፣ ድንች ከሆነ ድንች የዚህን ኮድ ፈልጋለሁ ብለህ ላክልን። ሌላ ሰው ነው ራሱ ችግር የለውም አለች እኮ ተናግራ ሄዳለች ስላለች ግን ችግር የለውም። ዞር አንቺ አውጪልኝ በቃ ሶልጋ ደውላለሁ።
ችግር የለውም።
እሺ። እም ያንተ